የዱንያና የርዝቅ መገኛ ቦታቸው ከእናት እግር በታች እዛ ነው ምንጫቸው። በጉብዝናዋ ወቅት እንዳሳደገች ራሷን አሳልፋ ላንተ እንደሰጠች ፍቃዷን የሞላ እናቱን አክባሪ ክብር ይቸረዋል ከአላህ ከፈጣሪ ከእናት እግር ስር ናት የጀነት መገኛ በአላህ የመወደድ ትልቅ የመሆኛ ኡማሃ ኡማ ደጌ ክብሬናት ማረጌ ኡሚሂ ኡሚ ሽታ አንጂ